8804 hello ሰላም ጤና ይስጥልን ቤስት ቤት
አሁን ተስተካከለ አይደለ?
አዎ የተስተካከለ ተስተካከለ አሁንም ገና ነው አልተ- አልተስተካከለም።
አይ ተስተካክሏል
እና መልሱልና
withdraw ነው
ከቴሌብር ወደ ቤስት ቤት ውስጥ ነው ለማስገባት አልገባም።
ወደ እዛው ቤስት ቤት ተመለሰ።
አስገብተህ አልገባልህም አዎ አዎ እሺ deposit message ኡ ልክሃል አይደል ልክ ያለው እ፣ ቴሌግራም ስምህም ላይ አልበል ቴሌግራም ላይ አምሮ መሐመድ ይላል። ቴሌግራም እህ?
ላይ አያን ካሊድ አያን ካሊድ ይላል።
ማን ካሊድ አያን አያን ካሊድ አያን ካሊድ አዎ።
እሺ አሁን check አድርጊልኝ ብለህ እ, ጻፍልኝ እሺ እሺ ምን ልጻፍ?
ጻ- check አድርጊልኝ በለኝና
check አሁን አሁን ገና እየከፈተልን ስለሆነ
አርጊልኝ። ያው
እ?
ገባ አይደለ? ቼክ እንጂ አርጊልኝ።
ቆይ ቆይ አንዴ አረ እየሰራ ነው አዎ እሺ አንዴ check አድርጊልኝ ብለህ ላክልኝ እሺ እዛ ላይ ያውና ጻፍኩልሽ እኮ እሺ እሺ እሺ ትንሽ ጠብቅ።
አላየሽማ።
ቆይ አንዴ
እሺ እዝጋው አዎ ዝጋውና አየዋለሁ እሺ